ብለን መለስ አሁን እናንተ ታወራላችሁ።
hello ጤና ይስጥልኝ።
ስትላይ
አቤት መለስበት ልቤን ወደ ላይ ወደ ላይ እያለ ነው።
ምን አልከኝ?
ልቤን ወደ ላይ ወደታች እያለ ነው።
ልቤ ወደታ ወደታች ማለት
ይጠዘጥዘኛል ልቤን።
ይጠ- ልብህን ይጠዘጥዛል።
አዎ ይሄ ወጥቶ መታጠብ አለበት።